ጤና ይስጥልኝ ስፖርት ኮም ልርዳዎ
transaction አድርጌ ትናንት ማታ እስካሁን ብሩ አልገባልኝ።
ምን
አዎ withdraw
እሺ ከ transaction history ውስጥ ይግቡና
አዎ connection አልሰራ ብሎኛል፣ አላስገባ ብሎኛል።
ለምን
transaction ለማየት አላሳይ አያሳይም።
አ፣ ምንድን ነው አይከፍትም ነው ወይስ ምንድን ነው?
አዎ አይከፍትም።
refresh አድርጋ እና login logout እያደረክ ሞክረው
እሺ እሺ ይመ- ይከፍትሎታል። እና በቴሌግራም account ኣችን ነው የሚልኩልን።
ቻል እሺ እሺ